hello ጤና ይስጥልን ቢስትሪት
አሁን እንዴት ነው deposit አሁን ይሰራል deposit እናደርግ
አይ አሁን በ CBE እየሰራ አይደለም በቴሌብር መጠቀም ትችላላችሁ አዎ
በ CBE አይሰራም በ CBE ነው አዎ CBE የምንጠቀመው። በቴሌ ብር ነው ተቋርጣለኝ ብለህ አዎ እ እ
አይሰራማ
እሺ ወይ?
እሺ ይስተካከላል ትንሽ ጠብቁና check አድርጉ በቃ እሺ የተስተካከለ ስለሆነ ነው CBE
አይ check አድርጉ ስን ቅድምም እንደዛ አድርገን በተደጋጋሚ ተወሰደብንም ነው
አይ አሁን ላይ ተቋርጧል ጀመር CBE ወጥቷል ከእንትን ላይ አማራጭ ላይም የለም option ላይ
okay ትንሽ ቆይ እንቆይና አዎ እንሞክር እሺ ቆይተ CBE የሚል ሲመጣልህ ትሞክራለህ አሁን ላይ ወጥቷል እሺ
እሺ ብራችን ግን መልሱልኝ ችግር የለውም ይመለሳል እሺ ትንሽ ታገስን እሺ እሺ መልካም እሺ